ሄሎ ፍቅር ነኝ።
ፍቅር እንዴት ነሽ?
አለሁልህ። እንዴት ነህ?
አለው አስር ሰማንያ ሶስት ለዮሐንስ የምታስገቢለት ነበር። ዮሐንስ ይሰሯል። እኔ ዮሐንስ ተቃራኒ ወይ- ወደር ሆኖብኝ ነው።
ማነው ማነው ስምህ?
ተሾመ
ተሾመ። ቆይ እሺ፣ ዲስፓች ላናግርልህ።
እም፣
ዮሐንስ ማን?
ዮሐንስ ማን?
እ፣ ዮሐንስ ቦጋለ እ፣ ውፋይ ካልትን መስሎኝ። እሺ፣ ለማለት ቆይ ላናግርልህ። አሚን
ብዙ ክሎች ብጀርሱ እሱማ
ሄሎ ተሾመ፣ ወዬ ሌላ order ይዘሃልኝ?
አ፣ አስር ከየት ስልሳ ሄደህ ነው?
ከሀያ ሁለት ከሀያ ሁለት ኡራኤል ነው ያዝኩት ነው
ዮሐንስ ቦጋለ ነው አይደል? ተሾመ፣ አ አ
እሺ፣ ይገባል እ?
ይገባል።
እሺ፣ እሺ